የት ኮንዶሚኒየም ነው ያለው? አዋርታታል እንዲ አሪፍ
ሄሎ ሄሎ፣ ጤና ይስጥልኝ አቤት።
ቆንጆ አቤት መልሼ ደወልኩ። የት እሺ።
አካባቢ ነው location ኦት?
መገናኛ አርባ ስልሳ ኮንዶሚኒየም መገናኛ አርባ ስልሳ ኮንዶሚኒየም።
አዎ አ አዋርቻለሁ፣ driver ኡን አደርስላታለሁ ብሏል።
okay ስልኩን ወይ አግኝተህ አ እኔ ይቻላል። ደስ ስራ አስፈቅጄ ነበር ቁጭ ብዬ እየጠበቅኩት የነበረው እኮ ቤት ነው አይደለ የሞሉት location ኑ?
አዎ አ ስለዚህ በቃ ስልክ ልስጦትና ያስረክቡታል።
እሺ ችግር የለም።
እሺ እሺ ዜሮ ዜሮ ዘጠኝ ዘጠኝ እ ሰላሳ ዘጠኝ እሺ ዜሮ ስምንት እሺ ዘጠና ሁለት ሰማንያ ሶስት
እሺ እሺ መገናኛ ስንት ነው location?
አርባ ስልሳ ኮንዶሚኒየም okay በቃ ዛሬ ይረከባሉ። መልካም ቀን።
እሺ አመሰግናለሁ እሺ።